hello ጤና ይስጥልኝ Best Bet
ሰላም ነው አለን። እግዚአብሔር ይመስገን። መለዳ አለን። የሆነች ቀይ ሁናብኝ አንድ ቀይ እሺ፣ እና አልከፈተልኝም።
ተመላሽ ነው
ማለቴ ተመላሽ ማለት ነው። አንድ አንድ ቀይ ብቻ አብርቶ የተቀረውን አልከፈተልኝም እና እሺ፣ cashier code ኡን ንገረኝ እስኪ። ቲኬት አስራ አራት አስራ አራት ሀያ ስምንት ሀያ ስምንት ሰማንያ አምስት ሰማንያ አምስት ሰማንያ አራት
ሶስት ጨዋታ ልወስዳለሁ። እሺ፣
ሶስት ጨዋታ ቀልቷል።
አዎ ቀልቷል።
okay ሶስት ብቻ ነው።
አዎ እሺ፣ እሺ፣ እንጠብቅ።